Hello
Hello ሰላም ነው sister?
ሰላም ጤና ይስጥልን Best Bet።
አዎ Best Bet ነው። አሁን withdraw የትናንትና ማታ አሁን ብር አይገባም።
ስንት ብር ነው?
ፕሮሰሲንግ አራት ሺህ ብር ነው።
Best Bet ቁጥሬ ነው።
አዎ እሺ check ላድርግሎት። ትናንትና ያልከኝ
አዎ ትናንትና ማታ
በዚህ ቁጥር ትናንት ላይ የለም አራት ሺህ ብር በደወልክበት ነው Best Bet ቁጥርክ?
አዎ ደወላል።
እሺ ከትናንት ወዲያ ነው።
ከትናንትና እስከ ማታ ነው።
እሺ ቆይ እስቲ ልየው። እሺ አዎ process ላይ ነው የሚለው አሳውቅሎታለሁ። እሺ ለቻፓዎች Processing ነው።
አዎ አዎ አሁንም process ላይ ነው የሚለው አሳውቅሎታለሁ። አሁን ትንሽ ጠብቁን።
እሺ እሺ መልካም ቀን።